hello ጤና ይስጥልኝ ክሊንቶ ነው
ሱቅ እንትን አለ ብላችሁ ነበረ ሱቅ ምሽት
አዎ ሱቆችን አሁን ለጊዜው ትንሽ hold አድርገናቸዋል ያው የበለጠ ስላሉት ነገሮች share ነው እየሸጥን ያለ ነው አሁን ላይ
ሱቅ ማስታወቂያ ላይ አይቼ እኮ ነው ባልኩበት ጊዜ።
አዎ አዎ አዎ ዛሬ ነው እንትን ያለው ዛሬ ነው hold ያደረግነው share ኦች ነው እየሸጥን ያለ ነው አልቆ ነው
hold አድርገነው ነው የተወሰኑ ነበሮች የቀሩት አ፣ ትንሽ ጊዜ ያው አቆይተነው ነው
ነው።
አ፣ አ። እንዴት ነው share የመግዛት ሀሳብ የለውትም እርሶ አይ share ሳይሆን ሱቅ ነው እንጂ ፈለኩት።
okay እሺ እሺ እ፣ ሊያዞውና ስልኮትን ሲልክ ሲጀመር እደውልዎታለሁ ስሞትን ማን ልበል እሺ